አሎ Hello ጤና ይስጥልኝ።
ሰላም ከ ArifPay
እ ከ ArifPay ነው።
አዎ ከ ArifPay ነበር የምደውልሎት። ሳምራዊት እባላለሁ።
እሺ
የእርስዎን ስም ማን እንበል?
ሄርሜላ
እሺ አሁን የምንደውለው ከ ArifPay ነው እና አሪፍ POS ማሽንን ለረዥም ጊዜ ተጠቅመውት አያውቁም እና በዚህም ምክንያት POS ማሽኖቹን collect እያደረግን ነው።
ምን ያው ያልሽኝ?
POS ማሽኖችን collect እያደረግን ነው። አሁን አሪፍ POS ማሽንን እየተጠቀሙበት ስላልሆነ እየሰበሰብን እንገኛለን እና እሱን ለማሳወቅ ነበር የደወልነው። ማንኛውም ሰዓት transaction ይኖ- ይኖረናል ብለው በሚያስቡበት ሰዓት ግን ደግሞ መውሰድ ይችላሉ።
ጥሩ እሺ እሺ ስለዚህ ቻርጅ አድርገው ከነ ቻርጀሩ አዘጋጅተው ይጠብቁን።
እሺ እሺ እናመሰግናለን። መልካም ቀን።